የምትውለው?
በርሳቤ ነው እኛ ቤት።
በርሳቤ ስልሳ ሶስት አስራ አራት
ስልሳ ሶስት አስራ አራት አስራ አራት ምን ሆነብህ?
ተቃራኒ ኦርደር ነው።
ሌላኛውን ንገረኝ ተቃራኒ የሆነብህ።
ስልሰት ዘጠና አራት
ሁለት ዘጠና አራት ዘጠና አራት ነው ያልከኝ? እሺ መስመር ላይ ጠብቀኝ አንዴ። የካሳንቺሱን እየሰራኸው ነው?
አዎ
ወጥቶልሃል የኮኮኑ ዶስ
እሺ። በርሳቤ በዛው ፒን አድርጊ የካሳንቺሱን።
ቼክ አደርገዋለሁ።
እሺ